ጤና ይስጥልን።
ሄሎ
ጤና ሄሎ፣ ይስጥልን።
ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
አለን። ቅድም እንትን ልካልን ነበር የሆነ ወረቀትና የ- ብድር credit ምናምን መኪና ምናምን ብላ እዛ ላይ አይቼ ነው የደወልኩልሽ።
ምን ላይ እ?
ነው ምን የሆነ ላይ?
እንትን አላቸው ብሮሸር ነገር አላቸው።
እኮ ምን ላይ ነው ብሮሸር።
የተላከው?
አይ ይዛ መጣ ነው እንጂ እዚህ ባንክ ነው የምሰራው እና ይዛ መጣ ነው እሷ።
እሺ እሺ፣ አ ብሮሸሮች። እሺ አዎ አዎ። እና እንድትነግሪኝ ነው እሺ፣ ምን አይነት የዱቤ አገልግሎት ነው የምትሰጡት?
ሁሉም አይነት መኪና ላይ credit አለን
አዎ፣ ምን ስንት ስንት percent
እኮ እንደ ባንኩ ነው አባት፣
እ እ?
እንደ ባንኩ
ኦኬ ከባንኩ ጋር የሚያያዝ ነው።
አ
ኦኬ እሺ እሺ፣ አመሰግናለሁ።
እሺ